በቃ አስጥልኝ ቤት ሰላም ነው እናቴ?
ሰው ይመስገን።
cashier code check እንድታደርግልኝ ነበር።
cashier ኮዱን አዎ ቲኬትን
አስራ ሶስት
እሺ ቆይ አንድ ጠብቀኝ። አስራ ሶስት ሰባ አንድ ሰባ አንድ ዜሮ ሶስት ዜሮ ሶስት ዘጠና ሁለት
ይሄኛው hello፣ አቤት።
እሺ ቆይ አንድ ጠብቀኝ።
እሺ፣ እሺ።
እ hello hello፣ ሁለት post እንዳለው ግን እ lost ነው ጨዋታዎች ስንት ጨዋታ ነው ልብስ ያደረገ?
እ አምስት ሳ
እሺ፣ ሌላ ልንገርሽ።
እሺ
አስራ ሶስት
አስራ ሶስት ሰባ አንድ ሰባ አንድ ሀያ ሶስት ዜሮ ስምንት ሀያ ሶስት ዜሮ ስምንት ሀያ ሶስት ዜሮ ስምንት ቆይ ሀያ ዘጠኝ ዜሮ ስምንት ዜሮ አዎ
ይሄኛው postponed ሌላ hello፣ አቤት።
የዛሬ ጨዋታዎች አሉ ያልተገና የዛ- እንትን ያሏ እ
እኮ እነሱ ጠብቅ ግን እ lost ነው ትኬቱ አ- አምስት lost አለኝ ስንት አምስት lost አለ የመጨረሻ አንድ ልንገርሽ።
ሌላ
አዎ፣ አንድ የመጨረሻ እሺ እሺ ንገረኝ አስራ ሶስት አስራ ሶስት ሃምሳ ሰባት
ሀምሳ ሰባት ሀያ አምስት ሰባ አራት ሀያ አምስት ሰባ አራት ሰባ አራት አዎ
እ lost ነው ይሄኛው
ስንት ጨዋታ?
ስድስት
ስድስት እና ሁለት ጨዋታ void ነው?
አለው ስድስት ጨዋታ lost ሁለት void
ስድስት ጨዋታ ምን?
lost
okay አ እሺ እናመሰግናለን